ነው።
አዎ ሰላም ነሽ ገትዮ?
ጤና ይስጥልን ቤት ቤት አዎ ብሩ ጠፋ። አሁን ሰውዬ ደውልኩ።
ስንት ብር ነው? አምስት ሺህ ብር እና አምሳ ብር ያልከኝ ነክ አዎ አዎ እኮ በቦቸር ነው ዊዝድሮ ያረግከው አልኩክ።
እንጂ ባቡቸር ቁጥር ስጠው።
የቦቸር
አዎ እ
ቁጥሩ አምጣው እኮ አንተ ነክ የምታገኘው አንተ ስልክ ላይ አካውንት ሂስትሪ ላይ ስትገባ ቮቸር ሂስትሪ የሚል አለ። እዛ ላይ ታገኘዋለህ ከብሩ በታች
እንጂ አይ ይሰረፍ እ?
ይዛደብ ቃለው እ እኔ ጠብቅ ጠብቅ ጠብቅ ላ ሰውን አላ እንጂ ምን አልከኝ?
ቦቸሩ
ሄሎ ፎልቸር ነው ፎልቸር እኮ ቮቸሩን የቤስት ቤት ሱቅ ሄደክ ነው ብሩ የምትቀበለው።
አዎ እንጂ ፎልቸር ያም ተቀበለው እንጂ እሺ እሺ
አይ ተቀበሉ በልተሮ አስተካክል